hello ጤና ይስጥልን። አሽ- ቆንጅት አሁን ደውዬልሽ ነበር እና እሺ
እንትን ብዬ CT scan ብዬ አዎ፣ ዋሽንግተን አይደለም?
ነው አስታወስኩሽ።
እሺ አምቡላንስ ከእናንተ ነው አይደለም?
አምቡላንስ ከኛ ነው። አዎ።
እሺ ትመልሽልኛለሽ? መመለስም አለው ሐኪም ቤት ስለሆነ ያለው ሚኒሊክ ስለሆነ እሱን ቆይ ብቻዬን ነኝ እ?
ላስተላልፍና ስልክሽን ለአምቡላንስ ከዛ ትነግር ትጠይቂያቸዋለሽ።
እሺ እሺ ጠይቂልኝና በእናትሽ ንገሪኝ።
ይኸውልሽ ስልክሽን አሁን አስተላልፍልሻለሁ አምቡላንስ ለሚመድቡት ማለት ነው። እ፣ እሺ ከዛ እንደሚመልሱና እንደማይመልሱሽ ከእነሱ ጋር ትነጋገሪያለሽ።
እሺ እሺ እሺ ግን ጠይቂያቸው መጀመሪያ ማለት ነው። ሲደውሉልሽ ስለ አምቡላንሱ ሊያናግሩሽ ይደውሉልሻል። አሁን ስልክሽን ስላለ እሺ እሺ ከሚኒሊክ እሺ ነው ያልሽኝ አይደለም?
አዎ ሚኒሊክ ነኝ። አዎ urgent ስለሆነ ነው እኮ እሺ፣ ላስተላልፍልሽ።
emergency ነኝ።
ይደውሉልሻል። እንደሚመልሱሽ ትጠይቂያቸዋለሽ።
እሺማ እሺ እሺ አመሰግናለሁ። እሺ እጠብቃለሁ ስልካቸውን። እሺ